Hello. Hello.
hello ሀብታሙ፣ ወይ
hello አልተገናኛችሁም አይደል ከ customer ጋር?
የለ የለም።
እሺ በቃ መልሰውና አሳውቀኝ እሺ። የት ምግብ ቤት ነው?
አቋ
አኳባ።
አ
እሺ አኳባ የት ነበር? ቆይ አንዴ መስመር ላይ ጠብቀኝ።
አቋ በአትላስ አኳባ እዛው መልሰው እሺ።
እሺ ሄሎ መልሰውና